ጤና ጤና ይስጥልን ሲስተር ስታስበይ እሺ ዲበር በኦርደር ነበር ሁለት ዘጠና ሰባት ሀያ ሶስት ድራይቨር ምግብ መልሶ ነበር አይደለ?
እ
ድራይቨር ምግብ መልሶ ነበር አይደለ?
አዎ ሲስተር በመቶ ጋር ሁለት አዎ እ-
ምግቡ ምግቡ አለ አሁን አለ
እሺ እ አሙቁት እሺ driver መጥቶ መልሶ ሊወስደው ነው
ይሙት አዎ driver ይወስደዋል መጥቶ አሁን